ሁለት ነጥቦች ያስጥልን። ቤት ቤት ነው የምንረዳው
ውዝድሮ ነበር
በዚህ ስልክ ነው።
እ?
በዚህ ስልክ አ ስንት ብር ነው?
እ?
ስንት ብር ነበር ውስጥ ያረካው?
አስር ሺህ እና አራት ሺህ እሺ አንዴ ቼክ አድርጎ እሺ፣ ጠብቀኝ።
አቢ
ሄሎ
አቤት ወደ ሙሳ ዜሮ ዘጠኝ አስራ አንድ ዜሮ ሶስት አርባ አንድ አምሳ ስድስት ላይ ነው የላከው።
አ ልክ ነው አይደል account ኡ?
ልክ ነሽ።
እሺ confirm አድርጌልሃለሁ። እሺ process አድርጎ ሲጨርስ ይገባልሃል።
እሺ እንትን አራት ሺህ እ?
እሺ እሺ አንዴ check ላድርገው። እሺ
ሁለት አራት ሺህ አለን። አንዱ ገብቷል፣ አንዱ አልገባም።
ሁለቱም አራት ሺህ ብር ገብቶልሃል።
ዋ ሙሳ ሀያ ዘጠኝ ሀያ ሰባት ስልሳ አምስት ሀያ ሁለት ላይ አ እሺ እሺ መልካም እሺ ናቸው።